ኦሎምፒክ ቤት
እንትን ወደ እንትን ዊድሮ ሳደርግ ማለት ነው እሺ ወደ ቴሌ ብር ሳያስመልጠኝ እና ወደ ባንክ ሳያስመልጠኝ ዊድሮ ሆነ እና ብሩ ደግሞ ከክሮም ላይ ተቀንሷል።
እሺ አንዴ ጠብቀኝ እሺ
ስልም በስት ቤት
እንትን ነው ብር ከክሮም ላይ ዊድሮ ሳደርግ ማለት ነው ምን አልከኝ?
ከከ Chrome ብር withdraw ሳደርግ ወደ ቴሌ እና ወደ ባንክ ሳያስመልጠኝ እሺ ብሩ ግን ከ Chrome ላይ ቀነሰብኝ።
በ voucher ነው ያወጣኸው።
OK እና እንዴት ነው መመለስ ይቻላል ወደ Chrome?
አቅራቢያ Best Bet ሱቅ አለ።
አይ የለም።
እሺ ስለዚህ ቴሌግራም ላይ hi በለኝና እንዴት እንደምትመልሰው step ኡን ልክልሃለሁ።
OK እና እንትንሽ ንገሪኝ እስኪ ላኪልኝ።
0903
ዜሮ ዘጠኝ ዜሮ ሶስት 44 አርባ አራት 37 47 ግን ድጋሜ ወጪ መሆን አይችልም።
እሺ ችግር የለውም። ሰላሳ ሰባት ስንት?
47 እሺ እሺ